Hello ጤና ይስጥልን ጉዳይ አና እባላለሁ። በምን ልርዳው?
ተመዝግቤ ነበረ በእናትሽ እሺ ኦንላይን ግን respond አላደረገችልኝም እና እም፣ በዚህ ቁጥር ነው የተመዘገቡት?
አዎ በዚህ ቁጥር እሺ አንዴ መስመር ላይ ጠብቁኝ።
እሺ
ውቤ ኦልጂራ ነው አይደለ?
አዎ አዎ ተመዝግበዋል። ፎቶዎትን፣ መታወቂያዎትን፣ የሚሰሯቸውንም ስራዎች አስገብተዋል። እ፣ ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። ቢሮአችን የሚገኘው ጎተራ ፔፕሲ አካባቢ ነው። ብዙ Okay።
ተመዝጋቢዎች ስላሉ መቼ ቀን መምጣት እንዳለቦት ለቀጠሮ እኛ እንደውልሎታለን። በምንደውል ዛሬ ልምጣ?
አይ ዛሬ ሳይሆን ምዝገባ እ።
የምናካሄድባቸው ቀናቶች አሉ።
እም፣ እነዛን እሺ ቀናቶች ደግሞ መቼ ቀን መምጣት እንዳለቦት እኛ ደውለን እናሳውቆታለን። ከእነሱ ቀናቶች መርጠው መጥተው ይመዘገባሉ።
እሺ እሺ። ስለዚህ መቼ ልምጣ ታዲያ?
እኛ እንደ- ትደውይልኝ ማለት ነው?
አዎ እኛ እንደውልሎታለን።
አዎ በምንደውልሎት ጊዜ ካሉት ቀናቶች ላይ እርስዎን መርጠው አዎ።
በሚመቾት ጊዜ መጥተው ይመዘገባሉ።
እሺ እሺ።
እሺ እሺ፣ መልካም ቀን Already ይሁንልዎት ውቤ።
መልካም ቀን፣ መልካም በዓል፣ መልካም አዲስ ዓመት።
እሺ እሺ፣ ለእርስዎ መልካም በዓል ይሁንልዎት።
አዎ